ఇలా ఇస్తామా
వెళ్ళు వెళ్ళు ఇస్తాం మళ్ళా వెళ్ళు ఇస్తామా
హలో
İnsanlar ኦኬ
ኦኬ ፕላንት ቢሮ መጥቼ ነበር እዚህ አበር ውስጥ ያለው ጋር እና ስራ ማስታወቂያ ለማሰራት ከመነሻ ወይም ገላግሌ ከሚባል ድርጅት ነው የመጣሁት።
አልተደወለልኝም አልተደወለልኝም። plus በተሰጠኝ ስልክ ስደውል ስልኩም አይነሳም እና እዛ ነው።
እሺ ስለዚህ link ስልክ ቁጥር ልስጦትና መደወል ይችላሉ ደስ ይለኛል። እሺ እናት፣
እሺ አንዴ መስመር ላይ ጠብቁ እሺ
እሺ ዜሮ ዘጠኝ ስልሳ ሶስት ስልሳ ሶስት ሰባ ስምንት ሰባ ስምንት ሰላሳ ሶስት ሰላሳ ሶስት ሀምሳ ስድስት አስራ ስድስት
ሀምሳ ስድስት ሀምሳ ስድስት እሺ አመሰግናለሁ።
ስልሳ ሶስት ሰባ ስምንት ሰላሳ ሶስት ሀምሳ ስድስት ስልሳ ሶስት ሰባ ስምንት ሰላሳ ሶስት ሀምሳ ስድስት አዎ ነግሪያት ስለነበረ ያው ምናልባት busy ልትሆን ይችላል ያልደወለችልን ደውልላት ወለተ ማርያም ትባላለች እሺ እሺ እሺ እሺ አመሰግናለሁ